Hello ጤና ይስጥልኝ። ቃል ኪዳን ጤና ይስጥልኝ።
ልርዶ እንዴት ነሽ? ቃል ሰላም ልርዶ።
እ፣ ትናንትና withdraw ላድርግ የሁለት ጊዜ እሺ እ፣ approval ይፈልጋል እና ጠብቅ አሉኝ።
እሺ ስንት ብር ነው?
ሀያ ሺህ ብር እና ሀምሳ ሺህ ብር ሰባ ሺህ ብር አንድ ላይ የተለያየ ማለት ነው።
እሺ ሀምሳ ሺህ ወደ አካውንቱ ይመለስና እ፣ ሀያ ሺህ ወይ አስር አስር ሺህ አድርገው ይሞክሩታል እ፣ ተቀንሶት የለ አካውንቴ ላይ እ?
አካውንቴ ላይ እኮ ቀንሶታል።
እንዲመለስ እናደርገውና ይቻላል ግራም ሀያ መልሽልኝና ሀምሳ ወደ አካውንቴ ይግባ።
እኮ በቃ እሺ። በዚህ ስልክ ቁጥር ነው የሚጠቀሙት።
አዎ ይሄ ስልክ በቃ እሺ ይመለሳል። ያኛው approve ይደረግልዎታል። እሺ፣ አመሰግናለሁ። እቴ መልካም ቀን። እሺ።
እሺ ላንቺ